አሉ በቃኘሻሉ አገር በሙሉ ባንቺ ዝና ባንቺ ውበት አገር ሲማገር እንዴት ነው ያንቺ ገላ እንዴት ነው ያንቺ ገላ ስንት አንጀት በላ እንዴት ነው ያ ቁንጅናሽ እንዴት ነው ያ ቁንጅናሽ ስንቱን አጉላላሽ ስላችሁ ቆንጅና ሙግት ገብቻለሁ ተይ እንዳታስረጂ እኔ ፈርቻለሁ እግሬንም እጄንም ካሁኑ ልሰብስብ አንዴ ካመለጠ እና ይገኝ ያንቺልም እህ ያንቺልም እህ ያንቺልም እህ ና ይገኝ እህ እንደ ልብ አይገኝ ያንቺልም ደምቆ ጋር ደምቆ ጋር በግቢ በደጅ ደምሎጋ ደምሎጋ አገር ሲከተልሽ ደምሎጋ ደምሎጋ ሲሮጥ ይዋል እንጂ ደምሎጋ ደምሎጋ ደምሎጋ ጎብሎጋ መንቢነጋ አትገኝ በፍለጋ ደምሎጋ ጎብሎጋ መንቢነጋ አትገኝ በፍለጋ አየሻሉ ቃኘሻሉ አገር በሙሉ ባንቺው ዝና ባንቺው ውበት አገር ሲሟገር እንዴት ነው ያንቺ ገላን እንዴት ነው ያንቺ ገላ ስንት አንጀት በላ እንዴት ነው ያ ቁንጅናሽ እንዴት ነው ያ ቁንጅናሽ ስንቱን አቁላላሽ ዝናሽ በአንድ ጊዜ ቢዳረስ ቢነዛ እንደ ደጀ ሰላም ተሳላሚሽ በዛ በረቂቅ ቆንጅናሽ ሰውን እያጉላላሽ እጹብ ነው ድንቅ ነው ያሰኛል ወይ ገላሽ እህ ወይ ገላሽ እህ በገላሽ እህ ስንቱን ሰው እህን አጉላላሽ ስንቱን አሸነፍሽ አወይ ገላሽ አወይ ገላሽ የስንቱን ልበላሽ አወይ ገላሽ አወይ ገላሽ በአይንና በጥርስሽ አወይ ገላሽ አወይ ገላሽ ከሩቅ እየጠራሽ አወይ ገላሽ አወይ ገላሽ እህ በዚህ ገላሽ እህን እየጠራሽ እህ ስንቱን ጣልሽው እህን እያጉላላሽ እህ በዚህ ገላሽ እህን እየጠራሽ እህ ስንቱን ጣልሽው እህን እያጉላላሽ እህ ድብሎጋ እህ ጎብሎጋ